ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልኝ።
አናንያ decor ናቸው አይደል?
አዎ
እኔም ደውልልህ We Plus Solution ከሚባል company ነው እና company ያችን አሁን ላይ አንድ app develop አድርጓል። app ውስጥ ከሀምሳ በላይ service ኦች አሉት እና ከነዛ service ኦች አንዱ እ የ decor አገልግሎት ሲሆን app ኡም አላማ service ሰጪዎችና customer ኦችን ወይም ተጠቃሚዎችን ማገናኘት ሲሆን service ሰጪዎቹ በቀላሉ ያለምንም ክፍያ እኛ app ላይ ተመዝግበው ማለትም የት እንደሚገኙ ምን አይነት አገልግሎት እንደሚሰጡ ሙሉ መረጃቸውን እርሱ በሚፈልጉት መንገድ ተቀምጦላቸው customer በቀላሉ እንዲያገኛቸው ነው። app ኡም ውስጥ ብዙ በብዙ ሺህ የሚቆጠሩ ተጠቃሚዎች ያሉበት app ነው እና በተጨማሪም ደግሞ ከእኛ ጋር ተመዝግበው አብረው ለሚሰሩ እንትኖች ድርጅቶች በራሳችን ሙሉ ወጪ advert እናደርጋለን። ማለትም ለ social media እና ለ TikTok የሚሆኑ አጫጭር ቪዲዮዎችን ስራዎቻችሁን እናንተ በምትፈልጉት መንገድ እናስተዋውቅላችኋለን እና ፈቃደኛ ከሆንክ link ኡን ልኬልህ ብትመዘገብልን።
Okay እሺ። የእናንተ ጥቅም ታዲያ ምንድን ነው? በዚህ ውስጥ አሁን ላይ እንዳልኩ ከሀምሳ በላይ service ኦች አሉ ብያለሁ። ከነዛ service ኦች አንዱ እንደ Ride We Plus የሚባል ታክሲም አለን። ታዋቂ ሱፐር ማርኬቶች እና ሬስቶራንቶች አሉና ከነሱ የምግብ delivery commission አለ። የታክሲም ከነዛ ከነዛ ነው የምናገኘው። አሁን ላይ app ኡን ማስተዋወቅም ነው በሚል ነው ከእናንተ ጋር በነጻ እየሰራን ያለ ነው።
Okay እሺ፣ ላኪልኝ እንኳን እሺ፣ አመሰግናለሁ።